ሄሎ
ሄሎ ሰላም ጤና ይስጥልን
አብሮችልን
አለን ምን ልርዳው
የሆነ ብር ሞልቼ ነበርና ብሩን የለውም።
እ የቴሌቪዥን ደንበኛ ከሆኑ ዕለታዊና ሳምንታዊ ያለ ሲመዘገቡ
አዎ ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡት ሁለት ብር ይቆርጣል ሁለት ብር ሳይሆን እ እንትን አስር ብር እ ተቆረጠብኝ።
የሳምንታዊ ተመዝግበው ነው የሳምንታዊ ተመዝግቦ ነው።
አዎ
እሺ በቃ እሺ